የጠራኋቸው የማይመጡ ከሆነ በሱ ተካዋለሁ። I think ሰው መሰለኝ።
ሄሎ፣ ሄሎ አቤት። ቆይ እ፣ ከአፍሪወርክ ነበር እህ፣ ከአፍሪወርክ ፍሪላንስ ኢትዮጵያ ነበር እሺ፣ የሚደውለው።
እሺ፣ እሺ።
እሺ okay፣ approve አለልኝ።
አድርጌልዎታለሁ። እሺ እ፣ ከዛ አሁን continue to pay የምትለዋ button ትመጣለች። ቀጥታ እህ፣ ወደ payment option ነው የሚወስዱት።
ቀጥታ ወደ payment option እንስጥ።
አዎ continue to pay የሚለውን button ሲነኩት ወደ payment option ይወስዶታል። ሄሎ ተቋረጥሽ ወይ?
አይሰማም?
አሁን ይሰማል።
እሺ በቃ continue to ብለው pay ወደ የሚል payment አዎ እሺ።
ምትል button አለች እና እሷን ሲነኳት እ፣ ወደ payment option ይወስዶታል።
እሺ፣ የሚያስቸግሮት ነገር ካለ ይደውሉልን።
እሺ።
እሺ መልካም ቀን።